ጤና ይስጥልኝ ብቻ ኢትዮጵያ ሰላም ነኝ። እባክዎን ልርዳው?
ሰላም ኪሩቤል ነኝ ከቢጃይና።
እሺ ሰላም ነው ኪሩቤ?
እግዚአብሔር ይመስገን። ሁለት ቲኬቶች አሁን መጨረሻ ላይ አስራ አምስት ስልሳ ስምንት እና አስራ አምስት ስልሳ ዘጠኝ እሺ ሁለቱም እሺ፣ ማለት እዚህ አድራሻቸውን ለማየት ሞክሬ ነበር። ከአዲስ አበባ ውጭ ጊንጪ ነው የሚሉት።
እስቲ አንዴ check ላድርገው። አስራ አምስት ስልሳ ስምንት እና ስልሳ ዘጠኝ አንድ አይነት ቤት ነው ማለት አንድ ቤት ነው። ሁለት የ double አድርጎት ነው መሰለኝ ሲስተሙ ባለፈው Okay፣ አዎ፣ double አድርጎት ነው የሚሆነው። ጊንጪ ነው የሚለው ቦታ።
እና እርግጠኛ መሆን አልቻልኩም። ሰዎችም ስልክ አልመልሳሉም።
ኦኬ ምናልባት ቦታ ከነገሯችሁ ብዬ ነው እንደዚህ አይነት ከአዲስ አበባ ውጭ እንደሆነ አልነገሩሽም?
እኔ አይደለም የሚያነሳሁት።
አዎ፣ እሺ፣ check አድርጌ ልደውልህ።
እባክሽ፣ እሺ፣ እሺ Okay እሺ